ጣና ሰማያዊ
ጤና ይስጥልኝ።
ጣና ስጥልን።
አብሮ ይስጥልኝ። እኔ የምልሽ hello ምን ልታወት? እየሰማሁት ነው።
እ፣ እናንተ ጋር ቁጠባ ለመጀመር ነበር የፈለግኩት እና
ምን አለሽ?
ለተሽከርካ- ለተሽከርካሪ እ፣ ቁጠባ ለማድረግ ነበረ መጀመር።
ቁጠባ አ አ አሚጎስ ነው አይደል?
ተሽከርካሪ ቁጠባ ለማለት ነው ነው ያ- አዎ አዎ። hello
አሚጎስ hello።
ከሆነ ሰማንያ አምስት አስራ አንድ ላይ ደውሉላቸው።
ነው። እሺ እሺ እሺ ሰማንያ አምስት አስራ አንድ አባት እሺ እሺ። thank you እሺ